ከቢዩ ነበር የምደውለው። እሺ በሰማንያ ሶስት ሰላሳ ሰባት ዘጠና ሁለት የተቀበላችሁ ተወዳጅ ይቆያል።
ዘጠና ሰባት
ሰላሳ ሰባት ዘጠና ሁለት ሰማንያ ሶስት ሰላሳ ሰባት ዘጠና ዘጠና ሁለት አዎ ሻርማ ሶስት ደርሷል። ተቀበለ ተቀበለ እሺ እሺ